የለብሽ አቤቴ
አንደኛው order እንዲወጣልኝ ፈልጌ ነው። ስለማልደርስ ነው።
ያደረኝ order number
ስልሳ ዘጠኝ ሰማንያ አምስት ስልሳ ዘጠኝ ሰማንያ አምስት ሰማንያ ስንት
ሰማንያ አምስት
ሌላኛው የያዝከው ስንት ነው? order number ኡ ሌላኛው ስልሳ ዘጠኝ ሰማንያ ስምንት
ስልሳ ዘጠኝ ሰማንያ ስምንት ጠብቀኝ አንዴ። ማን ነው ስምህ?
ቶማስ
ቶማስ። እሺ አንዴ ጠብቀኝ። ሰማንያ አምስት እና ሰማንያ ስምንት አይደለ? የትኛው እንዲወጣለን የፈለግከው?
ወደ ቦሌ የሚለው
ወደ ኡራኤል የሚለው ወደ አስላ የሚለው እሱ ይወጣል ነው?
አይ እሱ ይግባል። ያኛው ወደ
ቆይ እስኪ አንዴ ጠብቀኝ መስመር ላይ የአስላሱን ትሰራዋለህ አይደለ?
እሰራዋለሁ።
በቃ የጎፋ ወጥቶልሃል።